Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከአሪፍ ነበር የምደውለው።
እሺ እሺ ደንበኛችን አሁን ተነግሮኝ ነበረ ምን?
ከመረጃውን ጠዋት ለሶስና ልከንላታል ብለውኛል።
ለሶስት ነው።
አዎ ለሶስና መረጃውን ጠዋት ልከንላታል። ማንኛውም መረጃ ደግሞ ከፈለጋችሁ ለመስጠት እኛ ዝግጁ ነን።
ለእኔ መላክ ሲኖር ሶስና የላችሁም እረፍት ላይ ነው።
በእርሶ ኢሜል ነው ሶስን እሺ እ?
እሺ፣ እሺ ል- ልንገራቸውና መልሼ ያሳውቃል። እሺ